ሰላም ጤና ይስጥልኝ። ድንክቲ ነው።
አዎ ሰላም ነሽ?
እግዚአብሔር ይመስገን።
ደህና ነሽ?
እግዚአብሔር ይመስገን። እንደርታዎች አዎ የእሸቱ እንትን ነው አይደለ?
አሁን ድንክቲ ላይ ነው የደወልኩት።
አዎ ብ- እንትን ቢ- ብ- እሱን ለማነጋገር ፈልጌ ነበር። የት ነው ቢሮ? ሀያ ማን ነው? ሲኤምሲ ነው አይደለ?
እ፣ ኮሜዲያን እሸቱን ማግኘት የፈለጉበትን ጉዳይ ለእኔ ይንገሩኝና እኔ ሪፖርት አደርጋለሁ።
እ- እ?
ጉዳዩን ለእኔ ይንገሩኝና እኔ ሪፖርት አደርጋለሁ። ኮሜዲያን እሸቱን በቀጥታ ማግኘት አይቻልም።
አይሰማም። ትን- ያቆረብጣል።
ጉዳዮትን በዝርዝር ይንገሩኝና እኔ ሪፖርት አደርግሎታለሁ።
አይደለም? ኧረ አዎ።
እኔ በጣም እኔ በጣም እንትን እይ፣ በጣም ልረዳ ፈልጌ ነበር። በጣም አ- እንትን ነኝ አቅሜ ያንሰኛል። በሳይ በአካል ልታይ
እሺ እኛ ደግሞ አሁን ላይ ብዙ የተመዘገቡ ሰዎች አሉ እኛ ጋና ምዝገባ አቁመናል ለጊዜው።
እ እ እ?
የበጎ አድራጎት ምዝገባ ለጊዜው አቁመናል።
ኧረ በ- ብትተባበሪ
እ፣ ከአንድ ሺህ አምስት መቶ በላይ ግለሰቦች የተመዘገቡ አሉ እኛ ጋር እነሱን ነው እያስተናገድን ያለ ነው። እነሱን ሰጥተን ስንጨርስ ምዝገባ እንጀምር።
ልደውል
ምዝገባ ስንጀምር እናሳውቃለን።
እሺ፣ እሺ በቃ እሺ ስለደወሉ አመሰግናለሁ።